Hello ወይ ሰላም ነው፣ እንዴት ናችሁ?
Hello እንዴት ነህ?
አለን። የሆነ customer አዞ ነበርና accept ከክትፎ ፒዛ እሺ ከደረስኩ በኋላ ስልኩ አያነሳልኝም።
customer ኡ አዎ እሺ order number ንገረኝ
ሰባ ሀምሳ ዘጠኝ
ሰባ ሀምሳ ዘጠኝ አዎ በቃ እሺ እዚህን ሞክርለትና መልሼ እደውልልሃለሁ እሺ እሺ እሺ እሺ አባይ